አማን ኖት ሄሎ አቤት። አማን ወየ አማን ኖት ይቅርታ።
አቤት፣ አቤት።
ኦኬ ከጅት ነበር የምንለው እሺ፣
ችፕችፕን ይጠቀሙ ነበር እና በዕለት ነው አዎ።
አቁመዋል። ነው ችግሩ ምን ተፈጥሮ ነው እያለን ነበር የሚስተካከል ምን ነበር የተፈጠረው?
ምንም ለስራ ከከተማ ውጭ ነኝ። አዲስ አበባ አይደለሁም እና አንድ okay፣ ሶስት አዲስ አራት አበባ አይደሉም፣ ወር በዛ ነው ምክንያት ነው ያልተኛሁት።
ያቆሙት?
አዎ፣ አዲስ አበባ አይደለሁም። ለዛ
አዎ፣ ይሄ ተጠቀማል በቃ እሺ፣ ስመለስ እሺ፣ እሺ፣ እናመሰግናለን። መልካም ቀን። እሺ